ያለው
ክለው አይቼው እንትኑን የሚቀመጠውን ነገር ሲለው እንዴት ነሽ ማም ደህና ነሽ እንዴ ደህና ነኝ። ምን ነው ጮሽ?
አርጮኩኝ አራልጮኩኝ እንዴት ነሽ?
ስታን የምንሄደው አይ አንሄድም ምን ነው እንዴ ዛሬማ ላንፈላልግም ተባብለናል። እንዴ ዛሬ ለነሲ ነው በቃ በራይድ ሄዳለሁኝ።
ይሻልሻል። እሷ በራይ ለማትሄድ አንቺ ሂጂላት።
አዎ በቃ ትረው እሺ
እኔ የምለው መጣች ቤት ኧረ አልመጣችም። ላኪም አልደወልኩላትም እንደው እኔ ደወልኩላት እ
ደወልኩላትና እንዴት ነሽ ምናምን አልኳት።
አይደል አይ ጥሩ አድርገሃል። ቻል በቃ በሽ ደውልልሻለሁ። እሺ ቻው
አንቺ ምን